ሰላም ጤና ይስጥልኝ። እጅግ ጤና ይስጥልኝ ተባባሪ ቤት ሰላም አለን። ሰሞኑን እንትን አዝቼ ነበር በእናትሽ ጥቅል ጎመን
በዚህ ቁጥር ነው order ያደረጉት?
አይደለም ሌላ ቁጥር ነው አሁን የደወልኩበት ዜሮ ዘጠኝ አንዳንድ ልስጥሽ ቁጥሩን
ዘጠኝ አንዳንድ ሰባ ስድስት
ሰባ ሀምሳ አራት ሀምሳ አራት አርባ ሶስት አራት አርባ ሶስት
አዎ እ ጎንደሬ።
ጥቅል ጎመን አዎ ጎንደሬ ጥቅል ጎመን አምስት ነው መሰለኝ ግሩፕ አይደል
ኖ ፌል አረገ። ጥቅል ጎመን በአስራ አራት የታዘዘ ጥቅል ጎመን ነበረ መጨረሻ አዎ።
ላይ ያዘዙት። አዎ አዎ አዎ ሴል አርጓል በጣም ፌል አርጓል። አዎ ስለዚህ ብሩ ይመለስልናል ብሩ ተመላሽ ነው የሚሆነው። ጥቅል ጎመን አምስት ሰው ነው የሚፈልገው እና እዚህ ጋር እ፣ ጎንደሪ ትላቲኛ ለቲ እና አመል ወርቅ ሲስተር አማሉልቃ አዎ አዎ ስለዚህ እሱ fail አርጓል ይሄ fail ስላደረገ በየቴሌ ብር ቁጥራችሁ ነው refund የሚደረገው እናንተ እሺ ሌላ ደግሞ ድንች ተሳስቼ ወደ ቱሉ ዲምቱ ነው አካባቢ ሄዶብኛል ማለት ቲሊሊ የምትባል
okay ተሊሊ ቲሊሊ እሷም እንደዚሁ እንትን ይላል ይመለሳል ብላችሁ ነበረ delivered እዚህ ጋር ተሊሊ ተቀብላለች እና ሲቆይ እርሶ ጎንደሪት ነዎት አይደል አዎ
ሸንዴ ሪፈንድ ላይ